hello
ኪሩን ሰላም ጤና ይስጥልኝ ወይዘሮ ራሄል።
አቤት። አብሮ ይስጥልን ከሴፎ ኬት ነበር ደውለው ብዬሽ ነበር እንዴ?
እ
ከሴፎ ኬት ነበር ደውለው የተመልካች ፕሮግራም ለልጆች የሚል ፌስቡክ ላይ አይተው ተመዝግበው ነበረ።
okay የክረምት ትምህርት የሚል አዎ የክረምት ትምህርታዊ ፕሮግራም የሚል አይተው አዎ፣ ስለ ኮምፒውተር ነው።
ምናምን አዎ programming ኮርሶችን ነው የምንሰጠው እ
ኮርሶች ነው የምንሰጠው ለልጆች company ያችን የአሜሪካን company ነው። እዚህ franchise ተደርጎ መጥቶ ነው እና እሺ ለልጆች ላይ ያለውን የቴክኖሎጂ gap ሀገራችን ላይ ያለውን የቴክኖሎጂ gap ልጆች smart ስለሆኑ እነሱ tech wise የሆኑ ልጆች ስለሆኑ በእነሱ ለመስራት ነው የተንቀሳቀስን ያለ ነው።
okay። ከስንት አመት በላይ ነው?
ፕሮግራሙ ላይ
ከስንት አመት በላይ ተመዝግበው ነበር። ጥያቄ አሉት ወይስ መረጃ ነው የሚፈልጉት?
አይ ከስንት አመት በላይ ነው?
ሄሎ ወይዘሮ ራሄል ሄሎ አይሰማም?
ሄሎ ሄሎ
ሄሎ ሄሎ ሄሎ